hello ሰላም ጤና ይስጥልን። ቤተሰብ
አቅድ ከፍት ነበር አስቸገረኝ። የምን spelling አስቀድም ብላይ ነበር በበቀደም ደውዬላት spelling እሺ።
አረብ እምቢ አለኝ።
capital letter ነው።
አ ከዛ small letter አንድ አደረክ።
እንደዛ አላደረኩ ቁጥሩን ነው ያስገባው።
አይ አንድ ካፒታል ካረክ በኋላ እሺ small letter ማድረግ አለብህ።
ከዛ በኋላ ነው ከዛ password ደግሞ ማስገባ symbol ማስገባት አለብህ። አንድ symbol ልክ እንደ at hashtag የሚሉት የለም እ hashtag ወይም ደግሞ አ አ አ at የሚለውን ታስገባለህ። አንድ ካ- ካፒታል እና small ካረኩ በኋላ አዎ።
እሺ ከዛ እንትን ይልልሃል፣ ይከፍትልሃል።
እሺ አመሰግናለሁ።
እሺ መልካም ቀን።